ሄሎ
ነትልን ሰላም ጤና ይስጥልን።
አይንም ገብቶልኝ ነበር
ምን አሉኝ?
ምሳ ገብቶልኝ ነበር።
እ፣ ሜሴጁ ቴሌዊን ጌም ነው። ጌሞቹን ሲጫወቱ ሽልማቶችን ያገኛሉ። ኮከብ ነው?
ዘጠኝ ሰማን አዎ ኮከብ ዘጠኝ ሰማንያ አምስት ይመስላል ብለው ደውለው አንድ ቁጥር ላይ መዝገቡ ሶስት ቁጥር ላይ ለመጫወት የሚል አለ። ጥያቄና መልስ የእድል ጨዋታ አለ። መርጦ መጫወት ይቻላል።
እሺ እሺ እሺ፣ መልካም